ጤና ይስጥልኝ ሻፈር።
ጤና ይስጥልኝ።
ለምን እንርዳት?
ትናንት የሆነ ገንዘብ ኦንላይን ላይ deposit አድርጌ ነበር፣ ግን still አልገባልኝ።
እሺ ስልክ ቁጥር ልስጦትና ቴሌግራም ላይ የገባበትን message ይልኩልኛል። እሺ እሺ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት በዚህ ልላክ።
ቴሌግራም ላይ ይላኩልን። አዎ እሺ አሁኑኑ እልካለሁ።
እሺ፣ እናመሰግናለን። መልካም ቀን።
እሺ መልካም ቀን።